ስለዚህ እኮ እንደውም ቀድሞ መሄድ ያለበት የእነሱ ነበር።
hello
hello ጤና ይስጥልኝ።
ጤና ይስጥልኝ።
ቺፕ ነበር የምንደውሉት።
አ አ ከቺፕ ነበር እሺ የምንደውለው።
እሺ እሺ orange order አድርገው ነበር ዛሬ።
አ አ እሺ product እጥረት ላጋጠመ ነገ ልንልክልዎታል። መረከብ ይችላሉ?
ይቻላል፣ ችግር የለም።
እሺ ነገ እንልክልዎታለን።
እሺ እሺ እሺ እናመሰግናለን። መልካም ቀን።
እኔ ምልሽ